ሌላ ቀናችን
ሰላም አድርግ አባ አንዴ ካሸርኩልኝ ገለ ውጤት ማየት ፈልጌ ይቅርታ።
እሺ ንገሩኝ።
እሺ አስራ ሶስት
አስራ ሶስት ሀያ ስድስት ሀያ ስድስት no no ሰማንያ ስድስት አስራ ሶስት ሰማንያ ስድስት ሰማንያ ሁለት ሰማንያ ሁለት ሀምሳ ስድስት ሀምሳ ስድስት እሺ፣ መስመር ላይ ጠብቁ።
እሺ
እሺ፣ አንድ ጨዋታ void ሆኖበታል።
okay አልተጫወቱም።
አዎ void ሆኗል።
ስለዚህ ስንት ሆነ? hello
እሺ፣ አንድ መስመር ላይ ጠብቁኝ ደንበኛችን እሺ እሺ እሺ
hello ደንበኛችን ወይ አራት መቶ ሀያ አንድ ብር አሸንፈዋል።
okay ጨዋታ አልተካሄደም። ትላንት ማታ ግን ነበር game ኡ።
አዎ እሱ void የሆነ ጨዋታ ነው። የአልታይ ያለበት ጨዋታ እሱ void ሆኗል።
አልተካሄደም።
አዎ አልተካሄደም።
እሺ አመሰግናለሁ።
እሺ ስለደወሉ እናመሰግናለን። መልካም ቀን።
okay